ጤና ይስጥልኝ የኢትዮ dance fitness center ሀዊ እባላለሁ ከዊፕላስ technology solutions ነው የምደውልልህ እሺ
ድርጅታችን ዊፕላስ technology solution አንድ application በመያዝ ወደ ገበያ መጥቷል በዚህ application ላይ ሀምሳ በላይ አገልግሎቶችን በአንድ ማግኘት ይችላሉ እናም የእርስዎ ድርጅት በዚህ application አገልግሎቶትን እንደ- በነፃ እንዲያስተዋውቁ እድሉን ሰጥተኖታል እሺ
እ እና በዚህ ስልክ application link ኡ መላክ እችላለሁ እሺ
እሺ አመሰግናለሁ እሺ